ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎ?
ልኬልሻለሁ። ሚኪ ነው የሚለው ክሪሻ ጣይቱ ልኬልሻለሁ።
ሚኪ
አዎ
ሚኪ ማ
ሚኪ የቴሌግራም ቻናል ስሜ እኮ ነው የምልሽ።
እኮ ሚኪ ማ
በቃ ሚኪ ነው የሚለው
ሚኪ ማለት MK I K I ነው።
M I K M I C K E Y M I C E Y
አዎ
ሶስት ሺ እና አንድ መቶ ብር አዎ አንድ መቶ ብር ወደ አሪፍ ፔይ ገብቷል። እሱን ተዩ። ሶስት ሺህ ብር ግን ወደ አሪፍ ፔይ ደውለን መልሰናል ወደ ሁሉ ስፖርት ብለናል።
እስኪ ስልክ ቁጥሮትን ይንገሩኝ።
እሺ ዜሮ ዘጠኝ
አንዴ ቆይ። እሺ
ዜሮ ዘጠኝ ሰላሳ ሶስት እሺ ዜሮ ዘጠኝ እሺ ዜሮ ሁለት
እሺ ሰማንያ አምስት ሰማንያ አምስት
ሰላሳ ሶስት ዜሮ ዘጠኝ ዜሮ ሁለት ሰማንያ አምስት አዎ እሺ እሺ አስተላልፌ ይሉታል።
እሺ thank you